ጤና ይስጥልን ዋሽንግተን የህክምና ማዕከል
ጤና ይስጥልኝ።
አቤት አብሮ ይስጥልን።
ሰላም ነው።
እግዚአብሔር ይመስገን።
ውጤት ሁለት ተኩል ተብዬ ነበረ።
የምን ነበር?
አየሉ ወርቁ
እም?
አየሉ አየሉ ወርቁ
የምን ውጤት ነው?
ሲቲ- ሲቲ- ሲቲ ዮጋ
እሺ ሌላ ስልክ ክርስቶስ
እሺ
ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ ሰማንያ ስምንት እሺ ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ
ሰማንያ አስራ ሶስት
ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ እህ።